ጤና ይስጥልኝ ከኢትዮጵያ በትር አሮን ነኝ። እባክዎ ምን ልርዳዎ?
ያሬድ እባላለሁ ከ BGI ኢትዮጵያ sales executive ነኝ አና ሰፈራ።
እሺ
የአንድ outlet ኤ የማሽን ብልሽት አጋጥሞት ነበር እሺ
እና የጥገና ይፈልጋል።
እሺ እ BGI ID ያቸውን ታውቀዋለህ?
ID ያው ትንሽ ምናልባት አሁን እናንተ ጋር ስራ ከጀመራችሁ ጀምሮ ያለው ሁኔታ ነው እንጂ ID ው እየቀረ በኮድ ሆኗል። አዲስ census ከሰራም በኋላ አዎ አዎ ግን ID ው ቀርቶ በኢሊደር ኮድ ሆኗል። ID ጆሮ ነበር የምንይዘው፣ አሁን ግን ወደ ኮድ ተቀይሯል።
Okay። ስለዚህ ኮዱን አታውቀውም?
አውቀዋለሁ። ኮዱማ በእጄ ነው ማውቀሳ አውቀዋለሁ። ልንገርሽ እ እነብሬ ይባላል ቤቱ እነብሬ እ ባርና ሬስቶራንት እም- እነብሬ እያሹ አዎ እያስኩት ነው።
በቦታው ጉምሩክ ማሰልጠኛ ነው። ኮዱን ልንገርሽ
አዎ አሁን ኮዱን ንገረኝ።
አምሳ ሀምሳ ዜሮ አምስት
ሄላ አቤት አምሳ ዜሮ አምስት ሄሎ ሄሎ ሄሎ ሄሎ ሄሎ
አሁን ይሰማል እ ድምፅ ተቆራረጠብኝ።
እሺ አምሳ ዜሮ አምስት ዜሮ አምስት
አምሳ ዜሮ አምስት ሰማንያ ሰባት ሰባ ዘጠኝ
ሰማንያ ሰባት ሰባ ዘጠኝ እሺ ትንሽ ጠብቀኝ።
እሺ
ሀምሳ ዜሮ አምስት ሰማንያ ሰባት ሰባ ዘጠኝ አዎ
እ Excel ኡ ላይም እ ኢዲደሩ ላይም ማግኘት አልቻልኩኝም። ይሄን code maybe ተሳስቶ ይሆናል።
እ እኔ ነኝ እንግዲህ አሁን በአዲሱ census እየሰራሁት ያለው እነብሬ ግሮሰሪ ይባላል እ ወይ ደግሞ number ልንገርሽ ሄሎ አሁን ይሰማኛል። ምን አልከኝ?
TIN number ኡን ልንገርሽ ወይ እሺ እሺ ይቻላል።
ሶስት ዜሮ
ሶስት ዜሮ እሺ ሰላሳ አምስት ሰላሳ አምስት
ሁለት ዜሮ
ሁለት ዜሮ ነው ወይስ እ ዜሮ ዜሮ?
እኮ ዜሮ ዜሮ ዜሮ ዜሮ ምን ማለት ፈልጌ ነው። አይሰማም? ሄሎ ሄሎ ሄሎ ሄሎ